hello hello hello ይሰማል?
አሁን ይሰማል።
እሺ እ፣ በዚህ account register መሆኑን ታይልኛለህ? በቃ okay ሞክረው እምቢ አሉት።
እ፣
እ፣ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ አዎ
እሺ ቴሌግራም ላይ ልኬልዎታለሁ። እሺ step ኦቹን፣ password ኡ ምን ምን ማካተት እንዳለበት እሺ እሺ ያን ተጠቅመው ይሞክሩና እምቢ ካሉት እዚያው ላይ ይጻፉልን፣ እንመልስልዎታለን።
እሺ thank you።
እሺ እሺ መልካም ቀን።